hello ጤና ይስጥልኝ hello hello hello hello hello አቤት ይሰማኛል Flintstone Homes እንት- መረጃ ፈልጌ ነበር። የ Flintstone Home እሺ ለምን አክሲዮን ምን ያህል ማለት ምን ላይ ያገኘው ጥቅም አክሲዮን ስገዛ ትርፍ ተካፋይ ይሆናሉ አክሲዮን ከገዙበት ጀምሮ የእርሱ ትርፍ እየቆጠረ ይሄዳል እም፣ ያው የትርፍ ተካፋይ ይሆናሉ ደግሞ ከሰላሳ አመት በላይ የቆየ ድርጅት ስለሆነ የድርጅቱም ያው አባል ባለቤትነት ይሆናሉ ማለት ነው አሁን እኔ የመቶ ሺህ ብር ብገዛ ምን ያህል ነው ጥቅም? ይታ- ያው ያለኝ እንዳለ ከባንክ አውጥቼ ነው የምገዛው።
አልኩ እኮ ጥቅሞት ያው መቶ ነው የሚነጋገሩት
እኔ መንቀሳቀስ አልችልም፣ በመኪና አደጋ ደርሶብኝ።
አሀ እንደዛ ተ- ከሆነ ታዲያ ሰው ልላክሎት ሙሉ መረጃ የሚያስረዱት እ፣ ቆይ እኮ ልዩ የሆነ ልጅ አለ ልጅ ያለ እሱን ብልከውና information ለሱ እንትን ብትይልኝ ብዬ ነው እሺ ማለት ይቻላል በክራንች ስለሆነ እንትን ምለው አልወጣም አልወርድም ብዙ ውጭ ነው የምለው ችግር ቤት።
የለም እሺ ታዲያ የልጁ ስልክ ይሰጡኛል አዎ ቆይ ል- ይምጣና እንትን መልሼ እደውልልሻለሁ። አንቺ ነሽ የምታነሺ ነው ሌላ ሰው?
ልንጭ ወይም ስልኬ text ላድርግሎትና በስልኬ ደውልኝ እሺ እሺ።
እሺ ማን ልበል ስሞትን ይቅርታ ለምለም አለሙ።
እሺ እሺ አሁን አደርግሎታለሁ እሺ እሺ እሺ። አመሰግናለሁ።
ችግር የለም